ጤና ይስጥልኝ አርፍዬ ረዲት ኔትወርክ ምልዶ
አብሮ ይስጥልን እንትን በአሪፍ ፔይ ወደ ቢቲንግ ዛሙስ ብር ልኬ አሁን ስልክ ቁጥር ሰተሽኝ ሙሉ መረጃዋል ስክሪንሻት አድርገ ላክልኝ ብለሽኝ ነበረ ልኬልሻለሁ።
እሺ ከስር ስልኮትን ስሞትን አስቀምጠውልናል።
አዎ፣
እሺ እናመሰግናለን፣ አግኝተነዋል።
እሺ ምን ብሩ ይስተካከል ይመል ወዴት ነው ብሩ የሚስተካከለው? ወደ ቫሞስ ነው የሚመጣው ወይስ ወደ ቴሌ ብር?
አዎ እሱ ይስተካከሉት ወደ ቫሞስ betting ነው የሚመለሰው።
okay፣ እሺ ሌላ የመረዱት ነገር አለ?
ደርሶታል። አይታችሁታል? ደርሶ እሺ ደንበኞችን ሲስተካከሉት ደውል እናሳውቆታለን። መልካም ቀን ይሁንልዎት።
እሺ።